ሄሎ ጤና ሄሎ ሄሎ ጤና ሄሎ ሄሎ
ሄሎ ወይ ሄሎ።
ቺፕቺፕ ነው የደወሉት ምን ልወጣዎት?
አዎ እቃ አዝዤ ነበር እና ቅድም እኮ ደው መልሼ እደውላለሁ ብላኝ ነበር፣ ግን ራሳችን ምን ነበር ይቅርታ?
እቃ አዝቼ ነበረ ባለፈው ሳምንት ሁለት ሳምንት ሊሆን ነው።
ሁለት ሳምንት ትናንት ግን አዎ ባለፈው ይሁን ነው ያዘዝኩት።
እሺ እቴነሽ ቶሎሳ ነው አይደለ?
አይ በሌላ በተልሌ ነው ያዘዝኩት። አድሜኑ ተልሌ ነበር።
ተበቴሊሌ አዎ ኮዬ ፈጬ ነው location።
አዎ አዎ garlic አራት ኬጂ እና onion ደግሞ አስር ኬጂ አይደለ? red onion እም እም አዎ። ይሄ በስህተት ነበረ location
መላው እና ነገ ነገ ነው የምንልክሎት። ነገ መቀበል ይችላሉ?
ትናንትም ነገ ብሎኝ ማለት ነው።
አዎ።
ልጁ ማታ ደውሎ እየደወለ እየመጣ ነው ብሎ ከዛ በኋላ ትንሽ ቆይቶ በስህተት ነው ያለኝ።
አዎ ተመልሶ ነው driver ኡ እንጂ order ኡ ያው ወጥቶሎት ነበረ።
እም ነገ መቀበል ይችላሉ?
ነገ እኔ እቀበላለሁ ግን ይመጣል ነው። አንድ አዎ አጉል ነገ እርግጠኛ እንዳታረጉ።
እንልካለን። አዎ
እ፣ አጉል እንዳታረጉኝ።
አይ ችግር የለውም። አዎ፣ ልክ ነው።
ማለት በጣም shame ነው አይደል?
አዎ ልክ ነው። ይቅርታ በጣም እሺ አሁን ሌላ ነገር ቢያዝ አብሮ ይመጣልኛል።
ይመጣል። አዎ ዛሬ order ቢያደርጉ እም አዎ complete ዛሬ ይሁንና ነገ አንድ ላይ እናመጣልዎታለን።
እሺ
እሺ driver ኦች ሲደርሱ ሲደውሉ ስልክ ያንሱላቸው።
ችግር የለውም። እኔ እኮ ራሴ ራሱ እየደወልኩ ነበር አሁን ትላንት እም፣ በቃ እሺ ነገ እንልካለን።
ካ- ነገ የማይመጣ ከሆነ እኔ እኮ ብር refund ይታረጋል።
አይ እርግጠኛ ሆኜ ነው የምነግሮት፣ ነገ ይመጣል።
እሺ ነገ የሚመጣ እሺ።
ከሆነ ነገ እጠብቃለሁ።
እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ